ከአባት ውጭ ያለፉት መች እንደኔ ተደላድለው ክርስትናን አሳለፉት። የጥንት አባቶች የቀደሙት መች እንደኔ ተመቻችተው ክርስትናን አሳለፉት። ለእኔ ግን ዘመን መጥቶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል። ለእኔ ግን ዘመን መጥቶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል። ለእምነታቸው ብዙ ገብለዋል፣ እነ እስጢፋኖስ በድንጋይ ተወግሯል። ይህ ሁሉ አልፎ ቀን ወጥቶልኛል። ለእምነታቸው ብዙ ከፍለዋል፣ እነ እስጢፋኖስ በድንጋይ ተወግሯል። ይህ ሁሉ አልፎ ቀን ወጥቶልኛል። የጥንት አባቶቼ ያለፉት መች እንደኔ ተደላድለው ክርስትናን አሳለፉት። የጥንት አባቶቼ ቀደሙት መች እንደኔ ተመቻችተው ክርስትናን አሳለፉት። ለእኔ ግን ዘመን መጥቶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል። ለእኔ ግን ዘመን መጥቶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል። የቤተ ክርስቲያን ከፍታ ደርሷል፣ የምስጋና የድል ጊዜ ሆኗል። ከልብ ልናመልከው በእውነት ይገባናል። የቤተ ክርስቲያን ከፍታ ደርሷል፣ የምስጋና የድል ጊዜ ሆኗል። ከልብ ልናመልከው በእውነት ይገባናል። የጥንት አባቶቼ ያለፉት መች እንደኔ ተደላድለው ክርስትናን አሳለፉት። የጥንት አባቶች የቀደሙት መች እንደኔ ተመቻችተው ክርስትናን አሳለፉት። ለእኔ ግን ዘመን መጥቶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል። ለእኔ ግን ዘመን መጥቶልኛል፣ የዜማዬ ቀኔ ጊዜ ደርሶልኛል የዜማዬ ቀኔ ጊዜ ደርሶልኛል። እንደ ሰው ማልታይበት ተንቄ ምታለፍበት ዘመን አብቅቶልኛል። አሁንማ የድን የዝማሬ ጊዜ ሆኗል። እንደ ሰው ማልታይበት ተንቄ ምታለፍበት ዘመን አብቅቶልኛል። አሁንማ የድል የዝማሬ ጊዜ ሆኗል። ካለሁበት እወጣለሁ፣ በገናዬን አነሳለሁ። ዘመን መጥቶልኛል፣ እዘምራለሁ። ዘመን መጥቶልኛል፣ እዘምራለሁ። ዘመን መጥቶልኛል፣ እዘምራለሁ። ዘመን መጥቶልኛል፣ እዘምራለሁ። ዘመን መጥቶልኛል እዘምራለሁ። ዘመን መጥቶልኛል እዘምራለሁ።